ጤና ይስጥልኝ አድማጮቼ አብሮ ይስጥልን።
ታኖራለች።
እኔ ነኝ ሰላም ምልመል OK፣ እንዴት ነሽ? ሰላም ነሽ? ከአፍሪካ ኢንሹራንስ ነው የምንደውለው።
እሺ
እ ባለፈው አማን እሷን አናግሯት ብሎን ነበር። ክፍያዎች፣ የተሽከርካሪዎች ክፍያ።
ከአፍሪካ ኢንሹራንስ ነው ያለው።
አዎ ተሽከርካሪዎቹ ኢንሹራንስ የገቡት እኛ ጋር ነው እና እህ
የእነሱን ክፍያ እህ እሷን አውራት ብሎን ነበረ።
እስኪ ያለውን ነገር check ላደርግልን አልደውልሎት።
ይቻላል? አዎ፣ በዚህ ስልክ ደውልኛለሽ?
አዎ እደውላለሁ።
እሺ OK፣ እሺ